ጤና ይስጥልኝ። መረጃ ልስጥ?
ፓስፖርት ነው የሚያወጡት?
ፓስፖርት ነው ፓስፖርት ነው የምታወጡት?
እኛ የቤት እና የምንሰራው የፓስፖርት ማውጣት site ኡን እነግረዋለሁ።
እስቲ ድጋሚ አውሩት። ስልኩ ይቆራል።
እሺ ፓስፖርት ለማውጣት ፈልገው ነው?
አዎ እሺ ፓስፖርት ለማውጣት መጀመሪያ ኦንላይን ላይ ቀጠሮ ማስያዝ ስላለቦት
ኦንላይን እኛ ጋር data የለም።
እ፣ እንደዛ ከሆነ የ- የት አካባቢ ነው እርስዎ?
አማራ ክልል እሺ ወይም ደግሞ እ፣ ባህር ዳር ወይ ደሴ በአካል በመሄድ መጠየቅም ይችላሉ።
እሺ እሺ ሌላ ጥያቄ ያለዎት?
የለም።
እሺ ለቪዛ ስለደወልን እናመሰግናለን። መልካም ቀን ይሁንልዎት።
እናመሰግናለን።